يسوى الكفى
hello
ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን። ቅዱስ ቦጋለ ሱፐር ማርኬት ነው።
አዎ እሺ፣ ከ ArifPay ነው እየደወልኩ ያለሁት።
ከ ArifPay።
አዎ፣ እሺ እ የ POS ማሽኑ ላይ ለተወሰነ ለረጅም ጊዜ transaction እያየንበት ስላልሆነ ያጋጠሙት ችግር አለ ወይ ለማለት ነበር።
እኔ እንጃ። እስቲ እነሱ cashier ኦቹን አናግረን።
አካባቢዎት ይገኛሉ።
በርካታ ተማሪዎች እገታ ላይ ሲሆኑ ሴቶች ጥቂት የማይባሉት በአጋቾቹ ተደብደዋል። የተገደሉ ታጋቾች አሉ። አብዛኛው ጤና ይስጥልኝ።
ድብደባ ተፈጽሞባቸዋል። የተወሰኑ ከ ArifPay ነው እየደወልኩ ያለሁት።
የሚቆጣጠራቸው ባንኮች በኩል POS ማሽኑን ለረጅም ጊዜ transaction እያየንበት ስላልሆነ ያጋጠሙት ችግር አለ ወይ ለማለት ነበር።
ተፈጽሟል።
አይ ያጋጠመ ችግር የለም። ብዙ ጊዜ ሰው transfer ስለሚጠቀም አስለቀቋቸው ብሏል። ባለፈው ዓርብ ነው ያው ለ transfer ም በ wallet በኩል መ- መጠቀም እንደሚችሉ recommend ያደርጓቸዋል።
አዎ፣ ግን ብዙ ጊዜ እኛ ደግሞ ቲቪ ስለምንጠቀም ብዙ ጊዜ እሱን ስለምናሳያቸው በዛ ስለሚጠቀም ግን የሚያጋጠመ ነገር ነው።
ደንበኛችን እ፣ ያው ቻርጅ አድርገው POS ኡን ፊት ለፊት በማስቀመጥ በ wallet ም እንደ አማራጭ recommend እንዲያደርጓቸው ነው። transaction እያየንበት ስላልሆነ ወስዷቸዋል። በግምት ከሰባት እስከ አስር የሚሆኑ እናመሰግናለን። መልካም ምሽት የሚለው ገብተው ከጠ-